Hello ሰላም ጤና ይስጥልን ቤተሰብ ቤት ጤና ይስጥልን።
አብሮ ይስጥልን።
ቤኪ ላውራ።
ቤቲ እሺ።
ቤኪ ቤኪ ቤኪ ምሳ ወጥታለች።
እሺ አ- በቃ አንቺ እሷ እንትን ብላኝ ነበር። እሺ በዚህ ስልክ እ፣ confirm ልታደርጊልኝ ነበረ።
እሺ ስንት ብር ነው?
አስር አስር እ፣ አምስት ነበር አንዱ ብቻ ነው balanced የሆነው።
እሺ አራቱ አልሆነም። confirm ታደርጊኛለሽ?
እሺ በሳንቲም አድርገው ላይ
አራት ጊዜ ነው?
አዎ
አሁን ገብቷል። እሺ ሁሉም
እሺ ቴንክ ዩ
ስለደወልክ እናመሰግናለን። መልካም ቀን።